ጤና ይስጥልኝ።
ማሽኑ አልሰራም ብሎ እናቱ እ የድራፍት ማሽኑ አልሰራ ያሉት?
አዎ እሺ፣ የቢጂአይ መለያ ቁጥሮችን ይንገሩ።
ድራፍት ማውረጃው
የቢጂአይ መለያ ቁጥሩ አለው አይደል? text የተደረገሎት
እስካሁን text አለ። በፊት የምናወርድበት የነበረ ነው።
እሺ፣ TIN number ኦትን ያውቁታል?
TIN number። አዎ TIN number ኦት ይንገሩ።
TIN number። ሁለት ዜሮ ሁለት ዜሮ
ሰማንያ ስድስት
ሰባ አራት ስድስት ሰማንያ ስድስት ሰማንያ ስድስት
አርባ አርባ
አስራ ስምንት አስራ ስምንት
ስልሳ ሁለት ስልሳ ሁለት
እሺ፣ አየር ጤና ነው።